ጤና ይስጥልኝ BGI ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
ጤና ይስጥልኝ ሰላም ነው።
እግዚአብሔር ይመስገን።
BGI ቢያንስ አሁን message ደርሶ የነበረ እና ከአንድ ሺህ ምናምን በላይ ሳጥን ያወረድ ነው በዚህ ባለፈው አመት ማለት ነው።
እሺ ደንበኛችን
አሁን ደግሞ ወደ አራት መቶ ምናምን ሳጥን አካባቢ message ደርሶኛል፣ እሺ ግን እስካሁን ምንም ያገኘው ነገር የለም።
እሺ ደንበኛችን BGI ID ዎትን ይነግሩኛል።
እ?
BGI ID አሁን የመጣሉት message ላይ BGI ID የሚል ቁጥር አለው።
እሺ ID ውን ልንገረው።
አዎ
ID ሰባ ሁለት ሰባ ሁለት ስልሳ ሶስት ስልሳ ሶስት ዘጠኝ ሰላሳ ሶስት ዘጠኝ ሰላሳ ሶስት እሺ ደንበኛችን አንዴ መስመር ላይ ጠብቁኝ።
እሺ
ክ- ክብርት ሬስቶራንት ነው።
አዎ እሺ ደንበኛችን እያወረዱ message ይደርሶታል።
አይ ደርሶኝ አሁን ዛሬ ነው በዚህ አመት ዛሬ ነው የደረሰኝ።
የነጥቡ ስ- እየተሰበሰበው እንዳለ message አሁን ነው የደረሱት።
አዎ አጠቃላይ ስንት መ- አሁን የ- አሁን የተላከልኝ ስንት መሰለሽ?
እሺ
አራት መቶ ሰባ ሶስት አለ ስድስት መቶ ሀያ አራት ሳጥን አለ እንደዚህ እንደዚህ ያለ ቢያንስ ወደ አንድ ሺህ ምናምን ገብቷል። ግን ከቢጃይ ምንም የደረሰን